ጤና ይስጥልኝ አስቴ ማለት ነው። እባክዎ ምን ልርዳዎት?
እንትን ወደ እንትን ብር ልኬ በርና ወደ ሁሉ ስፖርት ከቴሌ ብር እሺ
እና ደረሰኙን ላክልን ተብዬ ነበር ደውዬላችሁ ማለት ነው።
እሺ
እና ደረሰኙን ልኬላችኋለሁ። አሁን ብሬን እንትን አታስገባልኝ አይገባም።
ማን በሚል ስም ነው የላኩልን? ደንበኛችን አ ማን በሚል ስም ነው የላኩልን?
አው እንትን message ኡን የከፈልከውን ከቴሌ ብር የተላከልን message ላክልን በቴሌግራም ተብዬ ነበር።
እሺ ቴሌግራም ላይ የእርስዎ ስም ማን ይባላል?
ቴሌግራም ቴሌግራም ላይ የላኩልን የእርስዎ የቴሌግራም user name ስሞት አ፣ first first time ይላል።
First time። እሺ አ
እሺ አሁን የላኩት screenshot ደርሶናል።
እሺ ስለዚህ ለባለሙያዎቹ የተላለፈ ነው። ተሰርቶ እንዳለቀ እናሳውቀውታለን።
እሺ፣ አመሰግናለሁ።
እሺ መልካም ምሽት ይሁንልዎ።